ጤና ይስጥልን BGI ኢትዮጵያ።
ማሽን ድራፍት ማሽን ብልሽት
እሺ የ BGI የመለያ ቁጥሮትን ወይም TIN number ኦትን ይንገሩኝ።
ሁለት ዜሮ አስራ ስድስት
እሺ ሰላሳ ሁለት አርባ ሰማንያ ሁለት
ሰላሳ ሁለት አርባ ሰማንያ ሁለት ነው ያሉኝ።
አዎ፣ ሰማንያ ሁለት
እሺ መስመር ላይ ጠብቁኝ። የቤቶት ስም ማን ነው? ይቅርታ
ቀበሌ ሰላሳ ሁለት
ቀበሌ ሰላሳ ሁለት እሺ እ የድራፍት ማሽን ነው አይደል ያሉኝ?
የሜታ ድራፍት ማሽን አሃ።
ጌጃ ይዘራ
እህ እ፣ አረፋ ነው የሚያደርገው።
እህ ስራ አቁመዋል።
እሺ የእርሶን ስም ይንገሩኝ።
ሳምራዊት
ሳምራዊት ማ
እንደሻው
ስልክ ቁጥር ይኸኛውን አሁን የደወሉበትን ሊያዘው አሁን ሊያ- የደወሉበትን እንዲያዘው ስልክ ቁጥር አዎ ያዝ
እሺ የት አካባቢ ነው የሚገኘው ቤቱ?
ስራ ትምህርት ቤት ጀርባ የት አሉኝ?
አዲስ ከተማ ትምህርት ቤት ጀርባ አውቶብስ ተራ
እሺ እ ጥያቄዎቹን ወደ ጥገና ባለሙያዎች መዝግብ ያለሁኝ። ሌላ ምረዳውስ ነገር አለ?
ጥቅናለ እሺ ስለደወሉ እናመሰግናለን። አገልግሎት ላሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ቀን።